ትዕግስት ቤት hello
ሄሎ ጤና ይስጥልን Best Bet አዎ ማ- ማታ አምስት ሺህ ብር withdraw አድርግቼ ነበር።
ስንት ብር ነው?
አምስት ሺህ ብር
እሺ ወደ ቴሌ ብር ነው እዚሁ ያደረኩት አልደረሰኝም።
እሺ የ Best Bet ቁጥር ከደወልክበት ነው?
አዎ አዎ እሺ
እሺ ጠብቀኝ መስመር ላይ እሺ
በቻፓ ነው ያረከዋ
አዎ አዲስ አዲስ ምስራቅ ወደ ዜሮ ዘጠኝ ሀያ አንድ ሀያ አዎ ስምንት ዘጠና ሶስት ሀያ ስድስት አዎ ልክ ነው። እሺ
እሺ
ይኸው approve አድርጌላለሁ። ትንሽ ደቂቃ ጠብቀው ይገባል።
እሺ እሺ እሺ አመሰግናለሁ።
እናመሰግናለን። እሺ